አንዱ ደግሞ ከተቱ
hello
ሰላም
ሰላም ነው። refund እንዲለቅልኝ ነበር።
እሺ፣ ስልክህን ንገረኝ። አንድ እ?
ትክክል ካሻል ኮድ ንገረኝ።
ሰማንያ ስድስት እሺ፣ ሀምሳ አንድ
እሺ፣ ዜሮ አንድ
እሺ።
ዘጠኝ
ሀያ ብር ገብቶልሃል። እሺ፣ እሺ ሌላም አለች እሺ፣ ንገረኝ።
ሰማንያ አምስት እሺ፣ ዜሮ ሶስት ሰላሳ ስድስት ሁለት
እሺ። በዚህም ሀያ ብር ገብቶልሃል። እሺ፣
እ፣ እሺ እ፣ ልንገርሽ ሰማንያ አምስት እሺ፣
ዜሮ ሶስት እሺ።
ሰላሳ እ፣ ዘጠኝ
አሁንም ሀያ ብር ገብቶልሃል።
እሺ እሺ፣ እሺ። መልካም ቀን። እሺ፣
ቆይ ቆይ ቆይ ኧረ አንድ አለ እሺ፣ ንገረኝ። ሌላ የት የትኛው ነው መጀመሪያ የነገርኳት ዜ- እሺ ሰማንያ ስድስት እሺ፣ ሀምሳ እሺ።
ዜሮ ሀምሳ ስምንት
ሀያ ብር ገብቷል። በዚህ እሺ እሺ፣ እሺ።
ብር መልስ